ሰላም ጤና ይስጥልን ቤት ቤት
ጤና ይስጥልን። የአሁኑ ልጅ ነኝ። እስካሁን አልገባልኝም ብሩ አምስት መቶ ብሩ
ምን ነበረ?
ከቤት ቤት ላይ ወደ ቴሌ ብር ለዛወር ፈልጌ ትናንት ማታ እምቢ አለኝ። አሁን ደውልቼ ነገር አለ ጃርታ ወንድ ነው ልጁ አድርገህ
ጃርታ ትንሱሪ ወቴሌ ብር ተከሰቱሪ ከቴሌ ብር ላይ ወደ አካውንት ላይ ለዛወር ፈልጌ
እ withdraw አድርገህ አዎ ነው ወደ ቤት ቤት ነው የላከው?
ወደ ቤት ቤት ነው ያላኩ። ቤት ቤት ተክሽን እ እሺ እስቲ check ላድርግ።
እሺ ይሄ ነው ቁጥሩ?
አዎ
እሺ
ይግል ይግል ሌበር ኩማሪ አብ ማት አብ رابع رابع بقول رابع خمسين بقول رابع بقول رابع يس ليه hello سبق كنت ها
hello hello
አዎ process ላይ ነው የሚለው እ፣ አልገባሎትም አይደል?
አዎ
በቃ እሺ እናሳውቃለን። እሺ ትንሽ ጠብቁን። system ተበላሽቶ ስለነበረ ነው። እስኪስተካከል ድረስ ትንሽ ታገሱን። እሺ
እሺ እሺ። መልካም ቀን።